ሌላ ስለ ኢቢኤስ በረራ መረጃ ማዕከል በኩል መርዳው
የዱባይ የቱሪስት ቪዛ ፈልጌ ነበር አባት።
የዱባይ ምናል የዱባይ ቱሪስት ቪዛ የሁለት ወር
የሁለት ወር ቪዛ አዎ፣ አ- አሁን ላይ ከኤምባሲ hold አድርገውታል፣ እየተሰራ አይደለም።
እህም።
ስልኮትን እንያዘው እና inform እናደርጉታለን ሲል መሰራት ሲጀምር ይሄ የደወሉበት ስልክ የእርሱ ነው አይደል?
አዎ ሽማል በልሞትን ይቅራል መለስ
ማናሉኝ
መለስ አያሌ
መለስ አያል ደውሎታል። አቶ መለስ መሰራት ሲጀምር ደውሎታል።
እሺ።